ጤና ይስጥልኝ።
Hello፣ በደንብ አልተሰማኝም። ኔትወርክ ነው መሰል። Hello፣
አዎ ኔትወርክ አቆ ነበረ።
አዎ፣ ም- ምንም አልተሰማኝም። Hello፣ ታህሳስ አሁን ይሰማል።
አ- አሁን ይሰማል። መች ነው ያችን?
ቀኑ ታህሳስ አስራ ሁለት ነው። በኢትዮጵያ ብሔራዊ ቲያትር እሺ፣ ሶስት ነጥብ ዜሮ ዝግጅት ላይ ነው እርስዎን ለመጋበዝ የደወልነው። ዝግጅቱ አሪፍ ቤ በሚሰጣቸው አገልግሎት ስለዚህ ያው ቀደም ብለው መጥተው ከጠዋቱ ሶስት ሰዓት በፊት ይዙን መክራለን የሚለውን ልንነግሮት እሺ። ግን እና ደንብ እየተሰማኝ አይደለም። በ message ትልክልኛል?
እሺ፣ ዝግጅት ላይ እንደሚገኝ ማረጋገጫ ማግኘት የምንችል ከሆነ በ text message እንልክልዎት እና እዛ ላይ አዎ።
በሚመጣልዎት link link እሱ ያንን ተጭነው እርሶ Reservation ወይም ቦታ ያስይዛሉ። በችሁት መገኘት
እሺ፣ እመጣለሁ። እሺ፣ ያሉ ደስተኛ ናቸው።
እሺ፣ አ- አዎ እመጣለሁ። እሺ፣ message ን ላክልኝ። እሺ፣
በጣም ጥሩ እሺ፣ እንልክልዎታለን። ጊዜ ሰጥተው ስላዳመጡ እናመሰግናለን። መልካም ቀን።